ጤና ይስጥልኝ ከቪዛ ኢትዮጵያ ነው የደወለልዎት።
እሺ አል ምግብ ቤት
አዎ አዲስ የቪዛ የመለያ ቁጥር ልከን ነበር። በዚህ ሰሞን ሶታ ቴክስት ልከን ነበር።
እኔ እንጃ አላየሁትም።
እሺ ባት አልደረሱት አሁን ሊያርሱና የያዙት
እሺ ቆይ ልጣፍ እሺ እሺ አንዴ እስኪ መልእክት እስኪ እስኪ መልእክት እሺ ንገሪ ሁለት
አምሳ
ሀምሳ ሁለት
አምሳ ሁለት
ዘጠና ሶስት ዘጠና ሀምሳ ሁለት ሶስት በናት
ሀምሳ አምስት እ
ሀምሳ አምስት ከአንድ
አይደለም ሀምሳ አምስት አምስት
ሀምሳ አምስት እሺ አዎ ከዛ ሰላሳ አንድ
ሰላሳ አንድ
አዎ ሀምሳ ይሄ ሁለት የደንበኝነት የመለያ ቁጥሮት ነው የያዙት። አዎ
እሺ ሀምሳ ሁለት ዘጠና ሶስት ሀምሳ አምስት እና ሰላሳ አንድ
አዎ ልክ ነው።
እሺ መልካም ቀን ይለው።